ነችው እና የሚቆጥ እና ታዲያ ተነስቷል እኮ አ?
ሄሎ ሄሎ ሄሎ መሰረት እንትን ፒዛ ገብቶ ነበረ። ፒዛ ባግ ደግሞ ምንም የለኝም። በትንሽ ባግ ሰራ ያለ በደር ባግ
ኦርደር ነበር ንገረኝ። እሺ ኦርደር ነበር ዘጠና አምስት ሰባ ስድስት የሚሰራ ትሰራለህ? የሚሰራ ሰው አለ ወይ አስተላልፍላችሁ? ባግ ያለው ሰው አለ? ሰላም
ማለት አ አይ እኛ ማስተላለፍ ግን ስሙ ማን ኦኬ፣ ነው ልጠይቅለት ዲስፓቸር እሺ ስሙ ነቢል ነቢል በዩ ነቢል
በቃ እሺ እንዲደውሉልህ እጠይቃለሁ።
እሺ።
ያንተ እንዲወጣልህ ልጠይቅ። እሺ ሙሉ እሺ።
አለም ይክፈትልኝ ነው
መኪና ነበር ያለው። መኪና አ፣ ከክልል ሞተር አረ ሁሉም ቦታ ሞተር ነው። አረ እዚህ ቀንሳል። አ ከዛ እኮ በቃ ህጉ ሰው ጭነህ ነው። አረ ሰው ዋ መኪናን ብትይዝ እኮ ከዲሊቨሪ አታርም። ራይት ዲሊቨሪ ነው። ሰው ነው ዲሊቨሪ ነው።
ሙሉ አለም አቤት አቤት ወጥቶልሃል። እሺ እሺ እሺ